ሰላም ጤና ይስጥልን። ቤተሰቤት ረዴት ነኝ።
እማዬ withdraw አድርጌ ማለት ነው እሺ
እንትን ነው ይሄ limit limit ኡ ላይ ደርሳል ምናምን አለን ብሩን ቀንሷል ግን እሺ
እና ወደ ስንት ከስንት ማለት ስንት አወጣ ዛሬ?
እ አስር ሺህ ማለት ጠቅላላ አርባ ነበር ያደረኩት እሺ በአስር በአስር ማለት ነው
እሺ ስልክህን ትነግረኛለህ?
ይኸው በዚሁ ነው አሁን በላይ አሉ እያየሁልህ ነው ቃ እሺ እሺ እማዬ።
አስር አስር ሺህ ብር ስለዚህ reject ላድርግልን
ምን እንትን ማለት አይችልም ወደ ቤት ወደ ልመልስልን ወ- አይ ከምመለሽ ወደ ቴሌ ብር እንትን እሺ consider እሺ ማድረግ አይቻልም?
approve አደርግልህና የሚገባው ይገባልሃል እሺ አንድ ልሞክርልህ አስር ሺህ ብር እሺ ሞክርልኝ
ገባ
ወደ ቴሌ ብር አዎ እሺ ሞክር ሌሎቹንም በቃ እሺ ሁሉም ገብተዋል በቃ
እሺ እሺ መልካም ቀን እሺ በይ።
እሺ።
እሺ እሺ ፈሱሽ ጅጅጋ ዜሮ አምስት ውሻ አይሰራም ብለዋል ልካለች